ሰባኪው ሁሉ ከንቱ የከንቱ ከንቱ ነው ይላል። ወደ ዓለምም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ዘምሩም ለአምላካችን ዘምሩ፣ እግዚአብሔር እስከ ምድር ዳር ድረስ ንጉሥ ነው። ስብከቴና መዝሙሬ በረከቴም ኃይሌም ስብከቴና መዝሙሬ በረከቴም ኃይሌም አንተን ብቻ እንዲያሳይ አንተን ብቻ ኢየሱስ አንተን ብቻ እንዲያሳይ አንተ አንተን ብቻ እንዲያሳይ አንተኑ ብቻ ኢየሱስ አንተን ብቻ እንዲያሳይ አንተን ይህን ዓላማዬ ማድረግ ይህን ዓላማዬ ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ፍቅርህ ስር ሰዶ መሰረት ነውና በፍጥረት ታሪክ ውስጥ ክብራለህ የጸና ሊረሳ የማይችል የቀራንዮ ጀግንነት ምንም የማይገረስ ሰው አለህ ግሩም ስብት ስብከቴና መዝሙሬ በረከቴም ኃይሌም ስብከቴና መዝሙሬ በረከቴም ኃይሌም አንተን ብቻ እንዲያሳይ አንተን ብቻ ኢየሱስ አንተን ብቻ እንዲያሳይ አንተን አንተን ብቻ እንዲያሳይ አንተኑ ብቻ ኢየሱስ አንተኑ ብቻ እንዲያሳይ አንተን ይህን ዓላማዬ ማድረግ ይህን ዓላማዬ ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ሞገሴ ባንተ ነው ትርጉም ሕይወት ያለኝ በመንግሥተ ሰማይ በእውነት የሚያኖረኝ ቅንነትን ይዤ ስራህን አውጃለሁ የልቤ ራእይ ነው ሁሌ ማይሃለው ይህን ዓላማዬ ማድረግ ይህን ዓላማዬ ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ በጸጋ ቃል ችሎት እምነቴ ቢያይልም አንተ እንዳሰብከው ነገሮች ቢሆኑም ፍጹም ልዘነጋው ከቶ የማይገባኝ ክብርህን ማውራት ነው ለእኔ የሚጠቅመኝ ይህን ዓላማዬ ማድረግ ይህን ዓላማዬ ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ሞገሴ ባንተ ነው ትርጉም ሕይወት ያለኝ በመንግሥተ ሰማይ በእውነት የሚያኖረኝ ድህንነትን ይዤ ስራህን አውጃለሁ የልቤ ራእይ ነው ሁሌ ማይሃለው ስብከቴና መዝሙሬ በረከቴም ኃይሌም ስብከቴና መዝሙሬ በረከቴም ኃይሌም አንተን ብቻ እንዲያሳይ አንተን ብቻ ኢየሱስ አንተን ብቻ እንዲያሳይ አንተን አንተን ብቻ እንዲያሳይ አንተኑ ብቻ ኢየሱስ አንተኑ ብቻ እንዲያሳይ አንተን ይህን ዓላማዬ ማድረግ ይህን ዓላማዬ ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማዬ ዓላማዬ ይህን ዓላማዬ ማድረግ ይህን ዓላማ